ጤና ይስጥልኝ አሪፍ ነኝ። ሳምንት ነኝ ባኮ ምንደርሰው
አሁን ሎጌር ና ዲፖዚት አድርጌ ከወደ ምን ዲፖዚት አድርጌ ነበር ከቴሌ ብር ወደ እንትን ወደ ወደ እሺ።
ቢቴክስ እና ስልክ ልካልኝ ነበር በዚህ ላክልኝ ባይ ነበር ቴሌግራም ላይ ግን ላገኘው አልቻልኩም ስልኩን ራሱ በዚህ ቁጥር ነው ቴሌግራም የሚጠቀሙት አሁን በደወሉ አዎ በዚህ ቁጥር ነው
እሺ ሙሉ ስምዎትን ማን ይባል ሀይሉ ደጀኔ
ምን አሉኝ ሀይሉ ደጀኔ
እሺ ቴሌግራም ላይ text እንልክልዎታለን በዛ መሰረት ይልኩልናል okay እሺ በዚህኛው ላይ አዎ አንቺ ብትልኪልኝ ይሻላል እሺ
እሺ እሺ እናመሰግናለን መልካም ቀን